ሄሎ ሰላም ነኝ።
ሰላም ነው። ሰላም ሰላም እንዴት ነህ?
አለው የሆነ ኦርደር ነበርና የከስተመር ስልክ ጠፍቷል። ከላይ ያለው ምን ኮምፕሊት ብለህ ከሆነ
ረኔዝ ምንም ሳሎ ነው ምንም ከአንት ነው መሰለኝ ከእናንተ ነው መሰለኝ። ለእንግሊሽ ነበሩ ንገረኝ ኦርደር ነበሩ ስልሳ ሰባት ሰባ አንድ ስልሳ ሰባት ሰባ አንድ ቆይ አትዝጋው። እሺ፣ አዎ።
አልከው ቆይ ልዩ።
እሺ እሺ
ነጥብ ዜሮ የሞተር አይደለም።
እ ቆይ አይደለም አባ እሺ ብርሃኑ አብ- እሺ order ኡ ወደ ኋላ ተመልሶ ነው። I think እ- edit ያደረጉ ወደ ኋላ ተመልሶ ነው order ኡ። አጣርቼ እሺ።
ልደውልልህ፣ አጣርቼ እደውልልሃለሁ። እሺ በቃ እሺ።
አባ፣ እሺ እሺ እሺ አባ።
እሺ ግን